ሄሎ
ሄሎ ጤና ይስጥልኝ።
ጤና ይስጥልኝ። አንድ ምን ልርዳ?
Best Bet እንትን እንትን አርግቼ ነበር ከ CBE ብር ላይ አዘዋውሬ ወደ ሀ- ወደ Best Bet ከፍቼ አሃ ብሩ ደግሞ ከ Best Bet ወጥቷል። እ፣ ከበ- ከ CBE ብር ወጥቷል፣ ግን Best Bet ም አልገባም።
እሺ የተላከው message ማለት ነው የ deposit message copy እ፣ አድርገው እ፣ ቴሌግራማችን ላይ ላኩ እና የ CBE ብር ቁጥርህንም በዛው ላክ። ከዛ ሪፖርት ይደረግልሃል፣ ይገባል።
እሺ፣ እሺ።
እሺ እሺ